hello hello
hello፣ hello።
ጤና ይስጥልኝ።
ችፕችፕ ነው
አዎ ችፕችፕ ነው የሚሰጠው።
አዘን ነበር ትናንትና እና ዛሬ ቆየብን። ያልተላክ ይሆን ለማብራት ነበር።
ኮድ ተልኮሎታል።
አዎ አዎ
እሺ፣ ስልክ ቁጥሬን ጋር order ያደረጉበትን ዘጠኝ አንድ ሀምሳ ስልሳ ዜሮ ዘጠኝ አስራ ዘጠኝ አስራ አንድ ሀምሳ ሺ ስልሳ እሺ ዜሮ ዜሮ
ዜሮ ዜሮ ማታ ላይ group የሞላሁት እህ እህ።
ማታ ላይ ነው group የሞላው።
አንዱ ብቻ ነው እንደዛ የሆነው። ሌሎቹ ቀን ወዲያውን የሞሉት
ኮድ ተልኳል። እያንዳንዱ ኮዴ ሁሉም ስድስት ነው የለበስኩ ስድስቱም ደርሶኛል ኮዱ እህ እህ።
የቲማቲም ምናምን ደርሶ አይደለ?
አዎ ደርሶኛል ማለት ነው እሺ driver ስልክ ንገሩት።
እ?
የ driver ስልክ ልንገሩትና አዎ፣ ይደውሉለት።
ንገሪኝ። እሺ እሺ እሺ ዘጠኝ አስራ ስምንት እሺ
ሰባ ስድስት እ
ዘጠና ዘጠኝ እ ዜሮ ዜሮ ዜሮ ዜሮ አዎ